hello ጤና ይስጥልን ደውለውልን ነበር ወደ ፍሊንትስቶን ሆምስ አሁን ወደ ፍሊንትስቶን ሆምስ አሁን ደውለውልን ነበር hello አቤት አይሰማም አይሰማም አሁን ደውለውልን ነበረ ወደ ፍሊንትስቶን ሆም